ወዳች አለኝ በጣም ሲያምር አሁን አስራ ሁለት ተኩል ምንድን ነው የምትነሺው እንጂ? አቤት ጤና ይስጥልን ዋሽንግተን ህክምና ማዕከል ሄሎ
አልበስጥልን ደውላችሁ ነበረ
ወይ ተሳስተን ነው እዚህ ትንሽ ልጅ ነበረች እሷ ናት የደወለችው።
እሺ።
ሳትሳት-